Hello ጤና ይስጥልኝ ከአሪፍ ነበር የምደውለው አሁን ደውለውልን ነበር
አዎ አሁን ተስተካከለ ብላ ደውላልኝ ነበር አልገባም ብሩ እ ስሞትን ማን ልበል ደንበኛችን
ሰለሞን ኃይሌ ሰለሞን ኃይሌ ኪዳነ ማርያም አ ደንበኛችን check አደረጉት የ betting account ነው
ገብቼ አሁን የቤቲንግ ቼክ- አካውንት እ- አዎ፣ Jambo Bet ላይ ነው።
እሺ እሱን check ሲያደርጉት አገባ አዎ ከኛ ጋር ተላልፎላቸዋል እስቲ ጃቦ ቤት ጋር ይደውሉና ያሳውቃቸው ከኛ ጋር ተስተካክሎሎታል ጉዳዩ
ቁጥራቸውን ንገሪኝ እስኪ።
እዛ እነሱ ጋር የሚያስተካክሉት ነገር ካለ ይደውሉላቸው
እኮ የእነሱን ቁጥር ስጪኝ እስኪ።
ስልክ አያነሱም
ቁጥራቸውን አላውቅም።
ደንበኛችን መስመሮት ይቆራረጣል ቁጥራቸውን አላውቅም።
ስልክ ቁጥራቸውን አዎ እ፣ ሳይቱ ላይ ማግኘት አልቻሉም የጃምቦ ቤትን
ብትነግሪኝ እናት።
ምክንያት እኛ ጋር እሱ information ስለሌለን ነው እኮ የእኛ እን- የእነሱ ስልክ ቁጥር እኛ ጋር የለም ለዛ ነው